የሉቃንስ ዩኒቨርሲቲ
ሄሎ ሄሎ፣
አቤት
ሰላም ነው? ቤተሰቦች ነው የደወሉት።
አዎ እንትን password ኡን ረስቼ አልገባ ብሎኝ ነው።
okay፣ ቤተሰቦች account ኡ ላይ አ
reset ነው ማድረግ ያለበት። step ኡን ልላክሎት በቴሌግራም
በቴሌግራም ልላክሎት step ኦቹን
አ ችግር የለም ላክልኝ።
በዚህ ቁጥር ይጠቀማሉ። ቴሌግራም አርባ ሁለት ቤት
አ አይ በ message አሁን
text ነው text message።
አዎ okay፣ በ- በዛ መላክ አንችልም። በቴሌግራም ግን ላክሎ account ስላለን ቴሌግራም ላይ
አ ቴሌግራም አስ ቴሌግራም አ ከራስ አ አ ችግር የለም በቴሌ- በቴሌግራም ላክልኝ።
እሺ፣ በዚህ ቁጥር አ እሺ እልክሎታለሁ። እሺ